Hello ጤና ይስጥልን በስት ቤት
አሁን ደውዬ ትክክል ነው። maximum ኡ ምናልባት አንደነሱኩ አይተኸዋል አይደል? ሚመምና maximum ኡ ሁለት ስድስት መቶ ና
አየ ለዛ ነው። እሺ ከዛ በላይ ሲሆን እምቢ ይልሃል እና እሱን ታወጣና ልክ ዜሮ ዜሮ ሲልብህ upgrade ይጠይቃል። ቴሌግራም ላይ የምትጽፈው ልጅ upgrade ታደርግልሃለች። እሺ ሌላ ብር ማውጣት ስትፈልግ ማለት ነው። አሁን ለምሳሌ ሁለት ሺህ ስድስት መቶን አወጣውና ከዛ upgrade ዜሮ ዜሮ ይልሃል አይደለ? minimum እና maximum ዜሮ ዜሮ ሲልህ ከዛ በኋላ upgrade ይደረግልሃል። የምትፈልገውን ብር ታወጣለህ። እሺ እሺ፣ thank you brother።
ችግር የለውም። ችግር